ሄሎ
ኤርሳ ነኝ አቤት ይሰማኛል አቤት
ሰማንያ ሁለት ስንት ነው ወደ ነበሩ
ሰማንያ ሁለት ሁለት ዘጠና ዘጠና ዘጠኝ ማነው ስም
ሰይድ
ሰይድ አይላለኝ እሺ ምንድን ነው ያልኩኝ?
ምን
ምንድን ነው የምታይልኝ? እዚህ አንዴ ስሚኛ ቲን ያልከኝ አይደለ
በደንብ እዩ። እሺ ሰማንያ ሶስት ዜሮ ሶስት
ምንድን ነው የምትለኝ ሰይድ ፒን ነው አይደለ ሰማንያ ሁለት ዘጠና ዘጠኝ እሱ ፒን ሌላም እየነገርኩሽ እኮ ነው።
ለክተዋል ሰማንያ ሁለት ዘጠና ዘጠኝን አ ስንት ኪሎ ሜትር መጣል ሰባት ነጥብ ስድስት
ከየት የት ነው ከአጠፍታ ወንዶ
ስንት ቁጥር አለ ሰባት ሰማንያ ነጥብ አምስት ስድስት ማለት መቶ ስልሳ ነው
ሰማንያ አምስት ብር ነው የቆጠረልኝ።
የሚመጣ ከሆነ አንዴ ሌላ ልንገር።
ሰማንያ ሶስት ዜሮ ሶስት ምናምን ነበር እሱ cancel ነው ተብያለሁ። እስካሁን ግን cancel አልሆነም።
ምን ሰማንያ cancel ነው
ሰማንያ ሶስት አ
ሄሎ ወይ አይሰማም።
ሄሎ ሰይድ ሰማንያ ወይ።
ሶስት ዜሮ ሶስት ነው cancel ነው ተብያለሁ።
ማን ያለ
ከቢሮ ተደውሎልኝ ነው cancel ነው እንዳትሄድ የተባልኩት።
እስኪ አንዴ መስመር ላይ ጠብቀኝ እሺ ማነው ስም ያንተ ስም ያንተ ስም ኧረ ገብረ በሰማን ነው አንተ ዝም ብሎ ከቻ ነው እኔ አሳስቼ ልፈልግ
ሌላ
ሰይድ ሰማንያ ሶስት ዜሮ ሶስቱን ቼክ አድርጌ እነግርሃለሁ
እሺ ያኛውንም ፒን አድርጊው።
አየዋለሁኝ እሺ